Hello ጤና ይስጥልኝ።
አብሮ ይስጥልኝ።
ካርዲ ኤድ ነው። ካርዲ ኤድ አይደል?
ካርዴ
አዎ ተደውሎልኝ ነበር ለ interview እና ሰዓቱ በትክክል አልተነገረኝም እና ላጣራ ፈልጌ ነው።
Okay፣ አዳማ ትሬዲንግ ነው company ው። አራት ሰዓት ላይ ነው። ምናልባት ነገ በዓል ከሆነ ግን ከነገ ወዲያ፣ ካልሆነ ነገ አራት ሰዓት ላይ አዳማ ትሬዲንግ
አ እ? አዳማ ትሬዲንግ ነው ስሙ?
አዲያማት አ አ አዲ- ኦኬ አዲያማት ነው እንዴ?
አ ኦኬ እሺ እሺ። ቢሮአችሁ የት አካባቢ ነው? ማ
አ- አዲሱ ስቴዲየም አለ አይደል? 22 ጋር
ኦ አውቀዋለሁ። ጉላጉል ዘቅሎች። እሺ
አ እዛ ጋር ያለው መብራት ጋር ኤጅ ግሬስ ህንጻ አስረኛ ፎቅ ላይ ምን ህንጻ ምን ህንጻ? ማ ኤጅ ግሬስ
ኤጂ ግሬት።
ያ አ Okay ስንት ሰዓት ነው? ሰዓቱ?
አራት ሰዓት ላይ አ Okay ለ interview ነው? ማ አ ለ interview።
እሺ አመሰግናለሁ።
እሺ እሺ መልካም